ጤና ይስጥልኝ አስቴር ሚላን የማኮ ምልዶ ጤና ይስጥልኝ።
መቶ ብር deposit አድርጌ ነበር ና ቅድም።
እሺ ደንበኛችን ከኢትዮጵያ ያስተላለፉት
አሪፍ ስፖርት ላይ ማለት ነው።
ከአሪፍ ስፖርት ነው ደንበኛችን።
አዎ። በዚህ ስልክ ማለት ነው።
በዚህ ስልክ
አዎ።
መቶ ብር ዛሬ አዎ።
ነው።
አዎ።
እሺ ስሙት ይነግረኛል ደንበኛችን።
ሙሴ አክሊሉ
ሚኪያስ
ሙሴ ሙሴ አክሊሉ
ይቅርታ ደንበኛችን አይሰማም።
ሙሴ ሙሴ አክሊሉ
ሊሉ
ሙሴ ሙሴ ሄሎ ሄሎ ደንበኛችን አይሰማም።
ሙስ- ሙሴ አክሊሉ
ሙሴ አክሊሉ
አዎ።
እሺ ደንበኛችን ከቴሌብር ነው ያስተላለፉት አይደለ? ወደ አሪፍ ስፖርት ከሲቢ ብር ነው ከሲቢ ብር ነው።
አዎ።
እሺ ከሲቢ ብር የደ- የደረሰው text አለ አይደለ?
አዎ።
እሱን screenshot ያደርጉልኛል ደንበኛችን።
በምን ነው የምልከው ቴሌግራም ላይ አዎ እነግሮታለሁ። ስልክ ቁጥር ይልኩልኛል። ልንገሮት ደንበኛችን መስመር ላይ ነው ያሉት።